ሄሎ ሄሎ እስባነው ሄሎ እስበኝ እስባነው አቤት ነው?
አቤት አ ነኝ ነኝ ወይ ሰላም ነኝ።
እሺ ሰላም የቅድሙን ኦርደር ማለት ነው አንተ ስትደርስ እ፣ አሃ።
አልተቀበሉም ነበር ኦርደር። አሁን እሺ።
ብሩን መመለስ ይችላሉ። እሱ ሄደህ ተቀበላቸው።
ኦኬ ከዛ በኋላ አሳዘዝሽልኝ አዎ፣ ሌላ ኦርደር አንተ ከፍለህ ወስደሃል አይደለም?
አ አ ስንደውልላቸው ኦርደሩ በዚህ ኦርደር ነበር እ፣ driver ኡ ወስዷል ብለዋል።
እሺ እንደ አዲስ ሌላም አልሰሩም።
okay ስለዚህ ሌላ አልተሰራም ሄጄ አሉ።
ብሩን አዎ ለማለት አዎ አዎ።
እሺ ሰላም አመሰግናለሁ እሺ፣ ስቤት ችግር የለም።